ጤና ይስጥልኝ ጉዳይ ሀና እባላለሁ። ምን ልርዳዎ?
አሁን ደውለው ነበረ። እንትን መታወቂያ የግድ ዲጂታል ነው እንደሚያስፈልገው ስሎት national ID አለ አይደለ? አዲስ የመጣው አዎ፣ ግዴታ እሱ ነው ወይስ አዎ።
በዚህ መመዝገብ ይችላሉ?
አይ ግዴታ national ID ያስፈልጋል
እሺ።
አለኝ እሱና- ብለውኝ ነበር።
አዎ፣ ያኛው ነው ያልሻት መስፋት ነው ያ-
አይ ናሽናል አይዲ ግዴታ ያስፈልጋል
እሺ እሺ።
እ፣ ማለት ከሌሎችን ይሄ ተመዝግበው አይደለ ቁጥሩ የሚላከው ሜሴጅ አዎ፣ ሜሴጅ ትኩልሻል። በቃ ሜስ- ሜሴጅ ተልኳል። በስኩል ይቻላል።
ይሆናል። አዎ።
እሺ እናቴ እሺ እሺ መልካም ቀን። እሺ